hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
ለመመዝገብ ነበረማ
እሺ ለአንድ ሳምንቱ ስልጠና ማስታወቂያውን አይተዋል?
አላየውም። ቀን ቀን ነው?
አዎ በአካልና በኦንላይን ነው የሚሰጠው። አራት ኮርስ ነው ያለው። content editing፣ marketing እና በጎ አድራጎት።
አሀ
ምንድን ነው እርስዎ መውሰድ የፈለጉት?
እኔ ያው ማለት